ጤና ይስጥልኝ።
hello hello፣ ይስጥልኝ።
አብሮ ይስጥልኝ።
ሰላም እባላለሁ። ከ ArifPay ነው የምደውለው።
ሰላም ታሪፍ ቤ
አይ፣ ይቅርታ፣ ልዩ ቤት ነው።
እ?
ልዩ ቤት ነው።
አ እሸቱ እባላለሁ።
እሺ፣ ጤና ይስጥልኝ አቶ እሸት። የደወልኩት ታህሳስ እሺ፣ ሶስት እሺ፣ ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደው የ ArifPay ሶስት ዜሮ ዝግጅት ላይ እርሶን ለመጋበዝ ነው። ዝግጅቱ መች- አሪፍ መች ቀን መች ቀን ነው?
ታህሳስ እሺ፣ ታህሳስ ሶስት ወይም December አስራ ሁለት
እሺ
ዝግጅቱ ArifPay በሚሰጠው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ከስንት ሰዓት?
ዱባ- ጠዋት ከሶስት አዎ ጠዋት ሶስት ሰዓት እስከ አምስት ሰዓት ነው።
እሺ
ስለዚህ ለዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
እገኛለሁ።
በጣም ጥሩ።
እገኛለሁ።
ጊዜ እሺ፣ ጊዜዎትን ሰጥተው ስላዳመጡ እናመሰግናለን።
አብሽር አብሽር አብሽር።
መልካም ቀን።
እሺ